መረጃ ፈልጌ ነበር። ማንኛውም መረጃ ነው ወይንስ ቪዛ ነው?
ምን አሉኝ?
ማንኛውንም መረጃ መጠየቅ ይቻላል ወይስ ይሄ ከጉዞ ጋር የተያያዘ መረጃ እንሰጥዎታለን። ማንኛውም መረጃ መጠየቅ ይችላሉ።
ከምን ጋር?
ከጉዞ ጋር የተያያዘ መረጃ
Okay እሺ። አ- አንድ ቲኬቱን check ላድርግ ልደውልልሽ?
እሺ ይችላሉ።
እሺ፣ እሺ።
እሺ ለቪዛን ስለ